hello ጤና ይስጥልኝ።
hello አብሮነትን ጥላሁን ጉዳዩን የደወሉት ቢኒያም እባላለሁ። ምን ልርዳዎት?
አይ እኔ ሁሴን እባላለሁ። አይ ስራ ፈላጊ ነኝ። ስራ ፈላጊ በዚህ ደውሉ ሲሉ ነው።
እሺ ሙሉ ስሞትን ይንገሩኝ።
ሁሴን ነስረው።
ሁሴን ነስሮ። ሁሴን የሚጠቅሙት ስልክ ይህንን ነው?
አዎ አስራ አምስት ሃምሳ አራት ሰማንያ እሺ እድሜዎት ስንት ነው?
እድሜ ሀያ አምስት ሀያ አምስት የመኖሪያ አድራሻዎት የት አካባቢ ነው?
አሁን ሀላባ ነኝ።
አላባ
አዎ
እሺ አ፣ ሁሴን የኛ application አሁን እየሰራ ያለው አዲስ አበባ ላይ ብቻ ነው።
እሺ እ፣ ስለዚህ እርስዎ ወደ አዲስ አበባ ከመጡ ወይም እኛ ደግሞ ወደ አላባ መተን መስራት ስንጀምር ነው አብረን መስራት የምንችለው ማለት ነው።
okay። አሁን ሀላባ አዲስ አበባ ነኝ። አሁን ለጊዜው መኖሪያን መጀመሪያ መነሻዬን ነው ነገርኩት እንጂ አሁን አዲስ አበባ ናለሁ።
አዲስ አበባ ላይ ነው ያሉት? የት አካባቢ ነው አዲስ አበባ እየኖሩ ያሉት?
ጥቁር አንበሳ አካባቢ ጥቁር አንበሳ። እሺ በምን እ፣ ሙያ ነው መመዝገብ የፈለጉት እኛ ጋር?
አሁን ለጊዜው ብሎ የሚገኘው ሙያ ውስጥ ነው።
አይ እኛ እርስዎ መስራት የሚችሉትን ነው የሚነግሩን። ከዛ መዝግበን የስራ ጥሪ ሲመጣ በአቅራቢያዎት የስራ እ፣ ጥሪ እንዲደርስዎት ነው የምናደርገው።
አሁን ምን ለምሳሌ ምን መስራት ይችላሉ? hello